መቶ አልደረስ hello፣ ሰላም ነው? ከ Best Bet አካባቢ withdraw አድርጌ ብሩ እስካሁን pending ሆኖብኝ አልደረሰኝ። ከዛ በኋላ ሌላ withdraw አድርጌ ሰርቶልኝ ነበር።
pending የሚለው ይገባላችኋል። እሺ system እ? በፊት ወዲያ ማን ያስገቡልኝ? አሁን እየቆየ እኮ ነው።
አዎ አዎ፣ ያንተ ብቻ አይደለም እንዴ? የሁሉም ነው። እና ትንሽ ታገሰን። እሺ ከዛ በኋላ እኮ ግን ሌላ withdraw አድርጌ ሰርቶ ገብቶኛል፣ ገብቶኛል። ያኛው አሁን እየተሰራ ነው።
እሺ፣ በቃ እሺ፣ ታገሰን።
እሺ። ዛሬ ይለቀቃል?
አዎ ዛሬ ይለቀቃል።
እሺ እሺ መልካም ቀን። እሺ